ሄሎ ወይ ሰላም ነው ብስት ቤት ሰላም አ- አለን ሂሳብ እየጨመረም አይደለም እየቀነሰም አይደለም ምናምን ብሎ የነበር ልጆች ከየት ነው?
ከድሬዳዋ ሰባተኛ እሺ
እ?
የት የት shop ነው?
ጂዜድ የት
ጂዜድ ወይ በዋናው ይድነቃቸው እሺ ቴሌግራም ላይ ጽፈልህ ነበር?
ኧረ አልጻፍኩም
እሺ ቆይ አንዴ
እሺ
ሄሎ ወይ የ- የ shop ኡን ስም የት ነው ያልከኝ?
ጂዜድ ጂዜድ አ
ጂዜድ ጂዜድ ማን ነው agent? አንተ ነህ?
አ ይድነቃቸው ነው ያልከኝ?
አ ይድነቃቸው ወይ
turnover ነው ማያሳየው?
አ turnover ኡ ላይ ሲገቡ ሂሳብ ይሰራሉ አይደል እንትን አዎ።
ግን አይጨምርምም አይቀንስምም እንደዛው ነው።
እሺ አዎ።
እንትን
ሄሎ ወይ ሄሎ፣ አቤት ሰላም ነው አለን እግዚአብሔር ይመስገን እንዴት ነው አለን። ምንድን ነው የማያሳይክ?
እ ሂሳብ እየቆር እየሰር ነበርና አይጨምርምም አይቀንስምም
እ እየቆረጣችሁበት አ
እስቲ browser ኡን clear cache አድርገው ወይ ደግሞ በምንድን ነው ሰዓቱ ምናምን check አድርገዋል። ሰዓትን check አድርገው ከዛ ደግሞ browser ኡ clear cache አድርገው እና logout login ብለህ check አድርገው፣ እሺ refresh አድርገው እንደዛ አይሽ እሺ፣ እሺ።